አልጠበቁኝ።
ይኸው ጤና ይስጥልን ቤተሰቦች ሄሎ አዎ፣ ሰላም ነው።
አለን አለን።
አ፣ ትናንትና ጨዋታ ነበረና ሁለት ጨዋታ postponed ሆኖ ሆነብኝ ነበር
ሁለት እና ጨዋታ አን- አንዱ አ አምስት አምስት ጨዋታ ነው ጠቅላላና ከአምስቱ ሁለት postponed ሆናል። በአንዱ ደግሞ እንትን void ሆናል።
cashier ኮዱን ንገረኝ።
cashier ኮዱ አስራ ሶስት እሺ ሃምሳ አምስት ሀያ ሰባ ስድስት
እሺ አንድ ጨዋታ lost ሆኖብሃል፣ ሁለት void ሆኖብሃል።
አ postponed ነው
እም፣ ሁለት ጨዋታ አልፎልሃል። ቼልሲ እና ማንቸስተር ሲቲ አ ቤቱ update ሆኗል። አሁን check ማድረግ ትችላለሽ።
ተክል አድርገው ቼክ አድርጎ አብዴት ሆኗል።
አይ